ሄሎ ሄሎ ዮሴፍ ወይ ወይ እንዴት ነክ? ሰላም ነው አለን። ሰላም ነው አለን። እግዚአብሔር ይመስገን አለን አለን አለን። ጥያቄ ክምን ነበር? ይቅርታ አልገባኝም እና ቅድም እንትን የደወልሽልኝ አንቺ ነበርሽ ነው?
እ፣ ጠዋት አዎ አይ ሌሎች ልጆች ነበሩ እህ ሌሎች ልጆች ነበሩ።
አዎ እንትን እንትን withdraw እየተደረገ ነበረ ከ customer እንትን ላይ account ላይ okay በእናንተ cashier user አዎ አዎ እሺ ከዛ አ፣ እንትን ባ- ብቻዬን አለ የምሰራው ከአንድ ከ partner ከጓደኛዬ ጋር ነበር የምሰራው እና እሱ ነበር እንደዛ የሚያደርገው እና okay አ፣ እሱን እንትን ብለን አውርተን አሁን fix አድርገነዋል እና deposit ደግሞ አሁን reverse እንዳይሆን እንትን ተደርጓል cancel ተደርጓል እና ተሳስቶ የሚገቡ እንትኖች እ፣ cash ኦች እንትና reverse አልሆንልን እያሉ ነው።
deposit ማለት voucher ኡን create ያደረጋችሁ እናንተ cancel ማድረግ ትችሉ ነበር ነ
ሳይሆን እ፣ አ- አሁን ለምሳሌ customer መጥቶ እንትን account ኡ ላይ deposit እንዲያደርግ ይጠይቅ የለ አዎ።
እንዲደረግለት ማለት ነው አዎ ከዛ አሁን ለምሳሌ የተሳሳተ ብር አሁን ቅድም ራሱ መቶ ብር መቶ ብር አይደለም ያለው ልጁ ሀምሳ ብር ብሎ መቶ ብር ተደረገለት እ፣ የዛኔ ሀምሳ ብሩ እንትን withdraw ተደርጎ ከ customer ኡ ላይ ወደ cashier account ይመለስ ነበረ
okay ገ- ተረዳሽኝ እም፣ አዎ አዎ አዎ። ግን አ።
አባባሌ ደግሞ እኔ ይሄ voucher እሱ ኮዱን ካላስገባው ድረስ ችግር የለውም ማለቴ ነው ነው ወይስ እ፣ ከሰጣችሁት በኋላ ነው የምታውቁት?
voucher code ኡን ሳይሆን ምልሽ አሁን voucher voucher በ voucher ሳይሆን ቀጥታ ነው እንዴ?
ቀጥታ ቀጥታ አ፣ ቀጥታ deposit ነው የምናደርገው እንትን customer አሉ አይደል እኛ ጋር register ያደረጉ አዎ አዎ አዎ አዎ አዎ ገባኝ።
አ፣ ከዛ እነሱ መጥተው ከእናንተ ላይ ትቀንሰውና balance ኡ ቀጥታ ምንም አይነት ኮድ ሳይጠይቅ ይሄዳል ነው።
ይሄዳል እና ደግሞ አሁን ለምሳሌ የተሳሳተ cash ሲኖር አሁን ለምሳሌ ቅድ- እንደ ቅድሙ case ማለት ነው እም፣ እነሱ ሀምሳ ብር ማድረግ ፈልገው ወይ ደግሞ መቶ ብር ብለው የሆነ የ communication error ሲኖር እዛ ጋር አ፣ እኛ አሁን ተሳስተን መቶ ብር ብናደርግላቸው እም፣ እም፣ ከዛ withdraw ይደረጋል እዛው ላይ ማለት ነው አ፣ ከዛ እንትኑ እ፣ ወደ cashier account ይመለሳል ብሩ እ፣ እኛም ከ- እንትኑ fix እናደርጓለን ማለት ነው እዛ ጋር ያለው ችግር አ፣ አ- አሁን ግን ያቺ system ተቋርጣለች በልጁ case መሰለኝ አ፣ በእነዚህ እንደዛ አሁን አድርጋ።
ብሎ deposit በተደረገው አዎ በሱ case መሰለኝ ያቺን ነገር ያስቆመችው። አዎ ማስተካከል ከቻልሽ እንድታርጊ እ፣ እኔ እንኳን ማስተካከል አልችልም፣ ግን አሁን ያለው አማራጭ ምንድን ነው? እንደዚህ deposit ስታደርጉ ቀጥታ ከማድረግ ይልቅ voucher ኡን ብትጠቀሙት
okay። ቦ- ስለዚህ voucher ኡን ወደኋላ መመለስ እ፣ አዎ፣ transaction ላይ ገብተክ voucher አ።
create አድርገህ ለሰውየው መስጠት። አሁን እሱ አ።
even pending ም ስለሚሆን cancel እንደማድረግ ይመቻል። ሰውየውም እስካልሞላው ድረስ እንትን እንትን ስለሚሆን ነው። እሱ ደግሞ ምን አለ መሰለሽ ስልክ ይዘው የማይመጡ አሉ፣ data ም የማይኖራቸው ምናምን ምናምን ስለሚኖሩ በ voucher ትንሽ አንዳንዴ እ፣ እንትን ይሆናል። ይሄኛው ግን አዎ።
easy ነው። እዛው አዎ።
እዛው ገባኝ።
deposit ስለሚደረግ easy ነው።
አዎ።
በቃ የመጣው ሰው እዛው መሸኘት እንችል ነበር። እና ምንም እዚህ- ነገር የሚመለስ እንኳን ግን አይመስለኝም። ምናልባት አለ።
በዚህ ከ- ከዚህ ተያያዥ ነገር block ተደርጎ ነው
okay ምን ማስተካከል አይቻልም ታዲያ?
አዎ ማለት አውቀው ነው block የተደረገው ስለ ያው ከእንደዚህ አይነት situation ላለመጠየቅ እንደዚህም ለማገድ እንትን ነበረ መ- እ፣ መጀመሪያ ላይ እንደ አሁን እንዳልሽው ነበረ እንደ አይሰራም ነበረ። እኔ- እኛም ዝም ብለን ያው የከሰርነውን በ cashier ኡ ኪሳራ ነበረ ምንሰራ የነበረው መጀመሪያ ላይ ማለት ነው። ከዛ ግን ከሆነ ሰዓት በኋላ ነው እንጂ reverse ማድረጓን ያስተካከሉት ማለት ነው።
እም፣ እና እስኪ የሚሆንበት means ካለ check አድርጊልኝ።
ካለ check አድርጌ እነግራለሁ እ፣ ግን እርግጠኛ መሆን አልችልም። እንደዚህ ዝም ብዬ እንትን በቃ ልበል check እንጂ አድርጊ፣ ችግር የለም check እስከዛ አድርጊ።
ግን voucher ኡን ተጠቀሙት።
እሺ እሺ፣ በቃ በዛ እናደርጋለን።
እሺ ሴፍ thank you እሺ እሺ፣ thank